hello
hello ሰላም እንዴት ነህ?
ሰላም ነው።
አለ እግዚአብሔር ይመስገን።
error ሀምሳ አንድ ምናምን የሚል እንትን እያጋጠመኝ ነው።
እሺ ምን አይነት ነው ማሽኑ?
ምን ልበልሽ ከኮምፒውተር ጋር እንትን የሚገናኘ ነው? error ብቻ ነው የሚለው?
አ error one ሀምሳ አንድ top ምን error ሀምሳ አንድ
የትኛው ነው ማሽኑ?
ከኮምፒውተር ጋር የሚገናኘው አለ አይደል?
error ሃምሳ አንድ ብቻ ነው? ሶፍትዌሩ ላይ ኮምፒውተሩ ላይ ነው የሚለው?
አይ ማሽኑ ላይ ነው። ቀይ ይበራል።
እ ቀይ በርቶ error one ሀምሳ አንድ top link እ error clear ነው የሚለው።
error ሃምሳ አንድ አዎ ERR one እኮ ሃምሳ አንድ ብቻ error ሃምሳ አንድ እና ሌላስ ምን ይላል?
top link እ
error clear
እሺ ድምፅህም አይሰማም። ዜሮ ዘጠኝ ዜሮ ሶስት ላይ support ያደርገዋል ስለ ሶፍትዌሩ ከሆነ ማለት ነው። ስልክ ያዝ።
ዜሮ ዘጠኝ
እ TDV 09?
ማሽን ነው ዜሮ ዘጠኝ እ ዜሮ ዘጠኝ እ ዜሮ ሶስት ዜሮ ሶስት ዜሮ ሶስት ዜሮ ሶስት ሀያ ስምንት ሰማንያ ሁለት ሀያ ስምንት ሰማንያ ሁለት እሺ አዎ እሺ